ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምልወደው።
የቀን የዝውውር ታሪክ ቅርንጫፍ ነው የሚለው የባንክ የሚል የለም እኮማ አለ ብራንች እና ባንክ ነው።
እኮ ብራንች ቅርንጫፍ ይላል መ- መጨረሻ ላይ ግን ባንክ አይልም። ጥናካው ባንክ የሚል አለ።
አሁን ከ- አሁን የላኩልሽ ውስጥ
የዝውውር ታሪክ የሚለው ውስጥ ይገቡና አ- ባንክ ብራንች ብሎ የሚያመጣ አለ። ባንክ የሚለውን ነው የሚጫኑት እርሶ ብራንች የሚለውን አይደለም።
ባንክ የሚል አለ። ቆይ እሺ ልየው እሺ